Hello? hello hello አይሰማም?
አሁን ይሰማል። እንትን location አችሁን ለማወቅ ፈልጌ ነበር። office ትሰራላችሁ አይደለ?
አዎ እንሰራለን።
ስቴዲየም ምን ጋር አለ?
ስቴዲየም business center እ፣ ከትራንስፖርት ኢንተርፌስ አንድ business center
የቱ ጋር ነው?
ሄሎ ምኑ ጋር ነው? ምኑ ጋር ነው?
እ፣ ከትራንስፖርት ሚኒስቴር ፊት ለፊት
ከትራፊኮች
ከትራንስፖርት ሚኒስቴር እ፣ ቤት ነው የሚመጡት።
ቢሆን ድምፅሽ በጣም ያስተጋባ። ከሜክሲኮ ነው እኛ የምንመጣው።
እ፣ ወይም text ላድርግላችሁ።
አዎ፣ እሺ።
እሺ text አድርጊልን እና እንትና ማግኘት እንችላለን እንዴ? እ፣ ሙሉጌታ ይኖራል?
እ፣ እስቲ ቢሮ ካለ ልጠይቅና ላሳወቃችሁ።
እሺ location ኡን እንትን በይ።
እሺ text አድርጋለሁ።
እሺ በቃ ሙሉጌታ መኖሩም ንገሪን፣ እንጠብቅሻለን።
እሺ